አብሮ ጤና ይስጥልኝ።
አብሮ ይስጥልኝ።
እ፣ ደውለው ነበረ።
አሁን እኮ ብለሽኛል እኮ
አዎ እ፣ እዚህ ላይ የተደወለ ተሳስቷል። አቤት
የዚህ የተደወለ ስላየው ነበር የደወልኩት።
አዎ እኮ መጀመሪያ ተደውሎልኝ እኮ ነው እኔ ምልክት አይቼ ነው የደወልኩልሽ።
እሺ በቃ አመሰግናለሁ።
ምን አልሽኝ?
አመሰግናለሁ። እኔም ያየው